አብሮሽትልን ሰላም የዛሬ ሽንችብሳ አሸናፊ ነበርኩና ማለት ነው። ከዛ እኔ ደግሞ ደሴ ነው ያለሁት። አዲስ አበባ ሳያስፈልገን ምናምን አሉ ይደለ ደውለው ማለት ነው። እና በ- በጥሬ ገንዘብ አይለፍ እንጂ በገንዘብ እንኳን አይላክም። ለጊዜው እንደዚህ አይነት ውሳኔ አልተወሰነም። አሸናፊዎች እንትን እያሉ ከ- ከበዙ ማርኬቲንጎች እንደዛ ሊወስን ይችላል። ግን እስካሁን እኛ ባለን መረጃ መሰረት product ኡን የሚቀበልላቸው ሰው እዚህ አዲስ አበባ ውስጥ ካለ እንደ contact ነው
እንደዛ ነው ብቻ የሚቻለው አ፣ ምን አዲስ አበባ ውስጥ የሚቀበለው ሰው አይኖርም።
ቢ ላይኖር ይችላል ምናምን
እሺ፣ ፈልጉና እኛ ስልኮትን እንትን ብለን እናስተላልፋለን። ቁጥር ይነግሩኛል። ስልኮትን ማራበስ ያሸነፉበትን
ቆይ ስልክ ምናምን ልፈልግ ነው የሚቀበላችሁ ከዛ እንደብላት
እሺ፣ እሺ፣ ይቻላል። ስልክ ቁጥሩን እንዲነግሩኛል። ይቅርታ እ ይነግሩኛል። ላስተላልፍልዎት ቁጥሩን ይዤ ያሸነፉበትን ቁጥር እ ያሸነፉበትን ስልክ ቁጥር
እሱን አላስቁጥም እንዳይሆን ቆይ እስኪ አንድ ጊዜ እ hello ድጋሜ ልደውል እንጂ አሁን ዋይፋይ የለ- አለበት ቦታ አይደለም ትንሽ ራቅ ብዬ ነው እሺ፣ ችግር የለውም። እሺ እሺ